ተሻተች ትንቢቱን አንብባ ልታያት ናፈቀቻችን ቅድስናን ለክብሯ ተገዝታ ውሃ ልትቀዳላት ባሪያ ልቁም አለች ዝቅ አድርጋ ራሷን መች አወቀችና እናቱ ሆኗል ጥቂት ለሚሻ ሰው ያውቃል ብዙ መስጠት በማጥኗ መቅደስ ሲቀደስ ስትፈትን በቤተ መቅደሱ ማደሪያ ወንድቱን መረጣት ንጉሱ በሊናው ተስፋ የነበረች ምና መሰላል ሆነችው ለአዳም ድነት ርግብ መጎመን አዘዋል ውበቷን ወደደ በማጽኗ ሊያድር እግዚአብሔር ወረደ ከኪሩቤል ይልቅ ጀርባዋ ተመቸው ንጽሕት ናትና የማትቆረቆር ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። ድንግል በድንግልና ጸንሳ በድንግልና ትወልዳለች ስሙንም አማኑኤል ትለዋለች። የተዘጋች መቅደስ ከቶም አትከፈት ታትማ የኖረች የክብሩ ሰገነት ማንም አይከፍታትም ጥበብ አላትና የእስራኤል ንጉሥ ወጥቶባታልና በረቀቀው ጥበብ ድንግል ተደነቀች በሆዷ ቅዳሴ እያስተናገደች መሳለች ማርያም ውዳሴ ልትሰማ በቅንያት አገር በሆዷ ከተማ